Hello ጤና ይስጥልኝ። ቤት ቤት
አሁን ደውዬ ነበረ። አብርሃም ነኝ ካዲሎ። መናጀሩ እየሰራልኝ አይደለም፣ አስተካክላለሁ ይስተካክላል ብላ ነበር። still እንትን ያደርጋል።
የምትጠቀመው ምንድን ነው? ካይሮ ነው የምትጠቀመው? አብርሃም እ?
ካይሮ ነው የምትጠቀመው? የ shop ኡን ሜም- ስም ንገረኝ። የ shop ኡን ስም አዲሎ አድሮ ሀምራዊ አንድ መቶ ሰባ ሐምራዊ ስንት?
አንድ መቶ ሰባ እሺ አንዴ ጠብቀኝ መስመር ላይ እሺ። ሐምራዊ መቶ ሰባ አይደለ? Hello አብርሃም ወይ እሺ cashier ሁለት ነው።
cashier one cashier one cashier one ምንም አልሆነም እኮ አለ እኮ ነው። cashier ሁለት ነበር lock የሆነው አ እሱ ሳይሆን እ መናጀሩ እየሰራልኝ አይደለም። print print ስንል not connected ምናምን ነገር ይላል። to retail manager ምናምን ይላል።
ቴሌግራም ላይ ልከልናል።
አይ፣ እሺ ቴሌግራም ላይ support ም ላይ ሊላክ አ እንዴት ላክልን? እሺ እሺ፣ አየር ላይ ልካለሁ።
እሺ